ይበላል ወይኔ እኮ አምጡልኝ ሂዱ እንትን በሉልኝ ምናምን ዋይ ያነሳል አሁን ይሄ አያነሳም እስኪ ደውሉለት እባካችሁ እኔ ጋር እየሰራ አይደለም ሰላም ደውሉለት አርባ አምስት
hello hello፣ ጤና ስጥልኝ ከ BGI ኢትዮጵያ ነበር ምን ደውል እሺ። ብ-
እ፣ ደውለው ነበር ሳህሌ አዎ፣ ነበር አሁን አይደለ ወስጄ ነው። እ?
አዎ ሳህሌ ግሮሰሪ እ?
ሳህሌ ግሮሰሪ ነበር ያሉ አዎ፣ ሳሉ ግሮሰሪ።
አዎ አዎ፣ እ፣ የ ticket number ኦ ሰባት መቶ አራት ነው ሰባት መቶ አራት አዎ ID።
ይሄንን ቁጥር ማለት ID አይደለም እሺ፣ ID ሳይሆን ይሄን ticket CO2 ቁጥር እ፣ አዎ አስመዝግበዋል አይደለ አዎ፣ ከሶስት ቀን ሞልቶት ከዛ ካለፈ እና ይሄ ኦክስጅኑ ካልመጣሎት እ፣
በሰባት መቶ አራት ቁጥር አስመዝግቤ ነበረ ብለው እኛን መናገር ይችላሉ ማለት ነው።
እሺ፣ ሰባት ምናልባት መቶ አራት ካልመጣ በሶ- በሶስት ቀን ውስጥ እሺ።
ካልመጣ አሁን ራሱ ባዶ ሆነብኝ እኮ በቃ ስራ ፈታን እ?
እኮ በእናትሽ ስራ አቆምን እኮ በቃ።
አይ ከዛ በፊት ይመጣል።
እሺ፣ ግን ሰባት መቶ አራት ምናልባት ማለት አዎ ምናልባት ካልመጣ ከሶስት ቀን በኋላ ደውለው በሰባት መቶ አራት አስመዝግቤ ነበረ ማለት ይችላሉ እሺ፣ ማለት ነው።
እሺ፣ እሺ፣ ሌላ አመሰግናለሁ።
የምረዱት ነገር አለ?
ሌላማ ያው ያው እስካሁን የቀጠቀጥን ነው ማሽን ላይ ማሽኑ stage ምና- ይሰራል ነበር። ያው እሱም አመልክተናል። አ- ሌላ እሺ፣ እደውልልሻለሁ ለማለት
መስመር ላይ ኖት?
አዎ አለው።
ሌላ የምረዱት ነገር አለ?
ሌላ ለጊዜ ማሽኑ ነበር። ማሽኑም አስ- አመልክተናል። እስካሁን አልመጡልንም። እሱን እየጠበቅን ነው።
አስመዝግበው ነበረ እሱም አዎ አስመዝግበናል። ይመጣሉ አለ ዛሬ።
እሺ እሺ እሺ እ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት በኋላ ያስቀምጡልኝ። መልካም ቀን።